ጤና ይስጥልኝ ለስፖርት ነው ባኮ ምን ልርዳዎ
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እ፣ ትናንትና betting በልቼ ነበር እና እሺ እ፣ ስንት መሰለሽ ወደ ሰባት ሺህ አካባቢ በልቼ ነበር። መጀመሪያ ሁለት ሺህ ሁለት መቶ transfer አድርጌ ወደ ቴሌብር እም፣ እ፣ እስካሁን አልመጣም። disappear አደረገ። ከሁሉ ስፖርትም ከ ወደ እንትንም ጭራሽ አልመጣም። ከዚህ በፊት እሺ።
transfer ሳደርግ message ይመጣልኝ ነበር እ፣ ዋ- እንትኑም አየው ነበር። አሁን ግን የለም። ትናንትና ማለት ነው እም፣ እ፣ ዛሬ ደግሞ አራት ሺ ስምንት መቶ transfer ላደርግ ፈልጌ transfer option ኑም የለም ጭራሽ።
የዛሬው አ- system update እየተደረገ ስለሆነ ነው። እስከ ከሰዓት እሺ።
በትዕግስት ይጠብቁ።
እሺ።
የትናንትናውን ደግሞ ከዝውውር ታሪክ ላይ አሁን አ- አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይላኩልን።
እ፣ እንዴት ዝውውር ታሪክ ላይ ማለት ነው?
transaction history ውስጥ ይግቡና ባንክ transaction የሚለው ውስጥ ገብተው አስተላልፌ አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይልኩልናል።
okay ቴሌግራም አላችሁ? እሺ ቆይ ቁጥር check ያዙ።
አድርገውና- ቁጥር እሺ
ዜሮ ዘጠኝ ሰባ ስምንት ቆይ እሺ፣ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ transa- እ፣ transaction history ላይ ነው አሁን ገባው አዎ transaction history ውስጥ ይገቡና bank transaction የሚል አለ እዛ ውስጥ
እሺ አመሰግናለሁ እሺ